Hello hello ሰላም ነው?
አብረን ክልል አብሮሽ ሰላም ሰላም ነው?
አለን
እሺ ምን ልርዳ?
ከቤት ቤት ወጤት መርግ ቢቻል ነው የቀረ ሁለት ሺህ ብር እ ሁለት ሺህ ብር ዊዝ ድሮ ነው?
አዎ
በዚህ ስልክ ነው አይደለ?
አዎ
በየትኛው ነው የምትጠቀመው? በዘጠኝ በዜሮ ዘጠኝ
አስራ ሶስት አ፣ ዜሮ በዜሮ ዘጠኝ
ሺህ አምስት ነው?
አይ ሁለት ሺህ
መቼ ነው?
በአስራ አምስት